hello ሰላም
ወደ ቴሌብር withdraw ብዬ ነበረ pending ብሎ ቀረብኝ።
ዊዝድሮ
እ
withdraw ነው ያሉኝ።
ወደ ቴሌብር withdraw ብዬ ነበረ በቻፓ ማለት ነው
እሺ፣ ቴሌብር ስልክ ቁጥሮት የደወሉበት ነው
እ hello
ስልክ ቁጥሮት የደወሉበት ነው ወይ?
አዎ አዎ
አንዴ ጠቆ check አድርግ።
እሺ
ከምን betting ነው?
ሁለት ሀምሳ አንድ
እሺ እነሱ- እ፣ ቤት ሁለት አንድ ጋር ይደውሉና approve ያስደርጉትን
እ እ
approve ያስደርጉ ከቤት ሁለት ሀምሳ አንድ ምን ምን እንበላቸው እነሱ ጋር ደውለን
approve ያደርጉልኝ ይበሏቸው። ወደ ቻፓል ሄደ approve ይበሏቸው።
እሺ